መኪና ቁጥር ፈልግልኝ። እዚህ ውስጥ ካል ሄላ ጤና ይስጥልን።
ጤና ይስጥልኝ። እንዴት ነው? ሰላም ነው እናት?
ጤና ይስጥልን።
hello
ጤና ይስጥልን አባት ይሰማኝ።
የት ነው ቦታችሁ እናት?
ምን ነበር አባት?
እሺ ጭ- መኪና ለማሳየት ነበር። ለውጥ ምናምን ካለ ኮሮና አይ።
ካላችሁ እኛ ይኖረናል መስቀል ፍላወር ፓ- ፓስተር እና ሜክሲኮ አለን። የት ይመችታል?
ሜክስ- ሜ- ሜ- መስቀል ፍሎር የት የት?
መስቀል ፍላወር ፓስተር እና ሜክሲኮ
አ፣ መስቀል ፍሎር ፓስተር ሜክሲኮ። እሺ ቆይ፣ እጃችሁ ላይ ኮሮላ manual አላችሁ?
ይኖረናል። የትኛው branch ላይ ይመችታል?
ለማሳየት የኔን ነው
አዎ
መስቀል ፍሎር maybe
እሺ፣ መስቀል ፍላወር ከሆነ አፍሮዲንክ ሞተርን ያውቁታል?
ምን ምን ሞ- ሞ- ሞታ አፍሮዲንክ አፍሮዲንክ አውቶ ሊንክ አፍሮሊንክ መስቀል አፍሮሊንክ አፍሮ አፍሮ ሊንክ አዎ አ፣ በሱ በሱ በሚያስገባው ፊት ለፊት ማሪባባ ሬክላማችን ይታያል። ለበለጠ ግን ቁጥር ልስጦት ዜሮ ዘጠኝ ሰባ ሶስት ቴክስት ማድረግ ትችላላችሁ እናት እየነደው ነው።
ይቅርታ ሲሰማ አያደርግልኝም አባት ይቅርታ በጣም
እሺ እሺ ቆይ አንዴ ላቁም። እሺ። እሱ ቸገረኝ።
ስንት ዜሮ ዘጠኝ
ሰባ ሶስት ሰባ ሶስት ዜሮ ሶስት ዜሮ ሶስት ሰላሳ ሰባ ሶስት
እ ሰላሳ ሰባ ሶስት አዎ
እሺ